ሰላም ጤና ይስጥልኝ። ቢጂአይ ኢትዮጵያ ሳንቲ ነኝ። እባክዎትን ምን ልርዳዎ?
የፍሪጅ ሪፖርት ለማድረግ ነበር። ቀበሌ ሰላሳ
ፍሪጅ ተበላሽቶቦት ነው?
TIN number ልንገር አዎ፣ TIN number ኦትን ጋር
ዜሮ ሶስት ዜሮ እሺ፣
ሀምሳ ዘጠኝ ሀምሳ ዘጠኝ ሀምሳ
ሀምሳ አምስት አምስት አንድ
አምስት አምስት አንድ እም።
እሺ፣ መስመር ላይ ጠብቁኝ፣ እየፈለኩሎት ነው። ሰላሳ ስድስት መዝናኛ ክበብ ነው የድርጅቱ ስም።
አ እሺ፣ ፍሪጁ ምንድን ነበር የሆነው?
አቀዘቀዘ
እሺ፣ ሙሉ ስሞትን ንገሩኝ ደንበኛቸው።
የእነሱ ልንገር አዎ፣ promoter ከሆኑ የባለቤቱን ስምና ስልክ እቴኑ ከበደ እሺ፣
ማን አሉኝ?
እቴኑ ከበደ
እንትኑ ከበደ። እሺ፣ ስልክ ቁጥራቸውን ንገሩኝ።
ቁጥር ሰላሳ ስምንት ሰላሳ ስምንት
ሰላሳ ስምንት ዜሮ አምስት ዜሮ ስድስት ዜሮ አምስት ዜሮ ስድስት ሰላሳ ዘጠኝ ሰላሳ ዘጠኝ እሺ ቅሬታዎትን መዝግቤልዎታል። የቴክኒሻን ክፍሎች በተቻለ ፍጥነት መጥተው ይሰራሉ። ሌላ ምረዳውት ነገር ይኖራል? እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን